ቁምላቸው ማናጀር የሚል ውረዱ። ይሄ አይደለም። አዎ እታች hello እ ዮሴ ዜሪ እንዴት ነሽ?
እ ሰላም ነው። እንዴት ነህ?
አ- አለሁልሽማ እንዴት ነሽ?
እሺ አለን።
አይ፣ እንትን እ፣ እምቢ አለኝ እኮ በእናትሽ ያ ነገር። ትናንትና ብሩኬ ልኮልኝ ነበረ ሌላ እሺ በእሱ አስገባሁት፣ ግን እ፣ game number ኡ አንድ አይደለም። መጀመሪያ ላይ እኔ የላኩልሽ የለም ነበረ ይሄ ነው ወይ ብዬ እ፣ መ- አዎ እሺ እሱን እ፣ ልኮልኝ ብሩክ ትናንትና ማታ አካ- ወደ አስራ አንድ ሰዓት ነው ምናምን አካባቢ ልኮልኝ በእሱ ፈልጌ የገባው ግን ያመጣዋል Best Bet game ኡ Best Bet Games ይላል፣ ግን Kiron ኡ አይደለም።
የ Kiron hello።
አይደለ?
አዎ የ Kiron ኡ አይደለም። game number ኡ ይለያያል ማለት የ Golden Race ኡ መሰለኝ እሱ የሰጠኝ
አዎ እኮ ቤስት ጌም ስም የጎልደን እኮ ነው። እ፣ በ- አይደለ?
ባለፈው በየኬለ አዎ ልከው አንተ ላይ አዎ ቤስት ጌምስ ብሎ እነዛ ኬ- ኬኖ ስፔን እና መምጣት የለበትም። እሱ ከሆነ ጃር ላይ ነው ያለው።
ኦኬ እሺ። ስለዚህ በዚህኛው ማስፈለግ አለብኝ ማለት ነው ድጋሚ።
የዛኛው ነው አዎ፣ እንጂ የዚህኛውማ እንትን ሆኗል እኮ የቤስት ጌምስ ካለ እ፣ አዎ።
ጃር ነው ጃር ነው።
ጀርማ አዎ በስመ አብ ኧረ በነሰሰ አሰቃየኝ በጣም እኮ ምንም ላገኘው በየትኛውም አቅጣጫ ላገኘው አልቻልኩኝም።
ወይኔ ስልኩ ልስጥክ እንደሆነ ሰው እያለ ምን እ፣ እሱ ዲሽ ባለፈው የሚሰራው ፎቶውን የላከው ነው ዲሹን የሚሰራው ሳይሆን ፎቶውን የላከው እኔ ላከልኝ አ፣ agent እሺ እሱን ነው የሚያጫውተው ነው እሺ እሱ ያውራው እሱ ነው እሺ። የት agent ነው? እዚሁ ነው አሰላ አይሶዶ ነው ነው እንዴ?
አዎ እሺ በቃ ልጠይቀዋ። እስኪ ስልኩን ላኪልኝና ወደ ናይል ሰዓት አካባቢ ነው የዞረው ወይስ ወዴት ነው የሚለውን እንትን እለዋለሁ።
እሺ አዎ።
በደምብ ጠይቀው እንትን እሺ።
በለው ግሩም ይባላል ስሙ ነው እሺ አውራው ላኪልኝ እስኪ።
እሺ እሺ እሺ ቻው።